ሄሎ ጤና ይስጥልን ቤት
አብሮ ይስጥልን ወንድም ካሸርኮር ልንገርህና ንገረኝ አስራ ሶስት ሰባ ሁለት ሄሎ ሄሎ ሄሎ ኧረ በእናትህ ሄሎ ሄሎ ሄሎ